ሁሉ ከቆላ እስከ ደቃ በውበት ስንቱን የማረክ የኔ ጀግና ሁሉን የታደልክ ቢያገናኝም ሰውን እህል ውሃ እንዴት ልሁን እኔ ያንተ ደሃ ባይሞላልኝ ከጄ ባጣም ልቤ ግን ነው የፍቅር ሀብታም ባይሞላልኝ ከጄ ባጣም ልቤ ግን ነው የፍቅር ሀብታም እያየ ሁሉ ሲመኝህ ስንቱ ሰው ላስጥልህ አቤት ዳም ጉድ ነው ወንቶ መውደድ ስቃይ ነው በሄድክበት ሁሉ የሚከቡሃል የመንደሩ ናሙና ሆነሃል ስትጫወት ከበሮ ስትመታ ያደንቁሃል ሴቶች ጠዋት ማታ በየሰርጉ በየጭፈራው ስላንተ ነው ሰው የሚያወራው። ታውቀኛለህ እኔ ድሃ ነኝ፣ ያንተ ፍቅር የሚያባብነኝ። በምን አቅሜ የግሌ ላድርግህ? ምንም የለኝ ችዬ ማልሰጥህ። ባይሞላልኝ ሙከቴ ባጣም ልቤ ግን ነው የፍቅር ሀብታም። ባይሞላልኝ ሙከቴ ባጣም ልቤ ግን ነው የፍቅር ሀብታም። እያየ ሁሉ ሲመኝህ ከስንቱ ሰው ላስጥልህ አቤት ዳም ጉድ ነው ቆንጆ መውደድ ስቃይ ነው ታታይማ ታይማ ታታይማ ታይሞ ታታይማ ታይማ ታታይማ ታይሞ ፍቅር ለዋ ለክዛዝሞ ፍቅር ሀያል ለክዛዝሞ ይወዱሃል ያዩ ሴቶች ሁሉ ሲከተሉ ቀኑን የዋሉ እኔስ ፈራሁ እንጃ ልቤ ዘጋ ሲከተሉ ከቆላ እስከ ደቃ በውበት ስንቱን የማረክ የኔ ጀግና ሁሉን የታደልክ ቢያገናኝም ሰውን እህል ውሃ እንዴት ልሁን እኔ ያንተ ደሃ ባይሞላልኝ ከጄ ባጣም ልቤ ግን ነው የፍቅር ሀብታም ባይሞላልኝ ከጄ ባጣም ልቤ ግን ነው የፍቅር ሀብታም እያየ ሁሉ ሲመኝህ ስንቱ ሰው ላስጥልህ አቤት ዳም ጉድ ነው ቆንጆ መውደድ ስቃይ ነው በቁንጅና ባለ ውበት ዝና አሸነፍከኝ አንተ የልቤ ጀግና ንብረት የለኝ ራሴ የምለው ቃልቤን ያለኝ እሱ ነው ትንሽ ቤት የምኖርባት ባዶን ብትሆን ፍቅር ግን አላት አገር ሁሉ ሲምን ሲወድህ እሰጋለሁ አንዷ እንዳትወስድህ የኔ ብቻ ማደረገህ ምነው እላለሁኝ ወይ ፍቅር ምስኪን ነው ባይሞላልኝ ሙከቴ ባጣም ልቤ ግን ነው የፍቅር ሀብታም ባይሞላልኝ ሙከቴ ባጣም ልቤ ግን ነው የፍቅር ሀብታም እያየ ሁሉ ሲመኝህ ከስንቱ ሰው ላስጥልህ አቤት ዳም ጉድ ነው ቆንጆ መውደድ ስቃይ ነው ታታይሞ ታይሞ ታታይሞ ታይሞ ታታይሞ ታይሞ ታታይሞ ታይሞ ፍቅር ለዋ ለክዛዝሞ ፍቅር ሀያል ለክዛዝሞ ፍቅር ለዋ ለክዛዝሞ ፍቅር ሀያል ለክዛዝሞ